hello
እናት እንዲህ አለ። አሁን search አድርገው ብለሽ ነበር።
እሺ
እ search አድርገው ብለሽ ቴሌግራም ላይ እምቢ አለ።
አዎ እሺ link ኡን እልክልሃለሁ። ቆይ በዚህ ቁጥር እ በሌላ አይ፣ ቁጥር ሌላ አድርጌ ቁጥር link ኡን እልክልሃለሁ። መጨረሻው ዜሮ ዜሮ ነው አይደል ስልክ?
አይ ሌላ ስልክ ነው ቴሌግራም የምጠቀምበት። ልላክልሽ?
አይ text እንዳረግልህ ነው link ኡን። ንገረኝ እሺ ቁጥርህን። text አረግልሃለሁ link ኡን። እሱን click እሺ ስታደርገው ራሱ አስራ ስምንት ይገባልሃል።
ዜሮ አንድ እሺ አስራ ስምንት ዜሮ ዜሮ አንድ ዘጠኝ አስራ አስራ ስምንት ስምንት ዜሮ አንድ እሺ አርባ አንድ ስልሳ ሁለት አርባ አንድ ስልሳ ሁለት እሺ አሁን text አረግልሃለሁ እሺ እናት እሺ እሺ እኔ አደርግ እሺ